ጤና ይስጥልን ቤት ቤት ቤቴን የምልረዳው
ጤና ይስጥልኝ ቤት ቤት
ሰላም
ብር የላኩት ነበር አልደረሰኝም።
እንዴ ጠብቀኛል ዳን
hello ጤና ይስጥልን ቤት ቤት
ጤና ይስጥልኝ ቤት ቤት አለን አለን ሰላም
እ ብር የላኩት ነበር አልደረሰኝም። አባ
ምን withdraw አድርገ ነው?
አዎ ከፒኤስ ቢለስ ወደ ቴሌ ብር እሺ በዚህ በደወልክበት ቁጥር
አዎ
እሱም አልቻልኩሽም። መቼ አንቺ ቻልኩሽ እኮ አላልኩም እኮ አባ አንተን አይደለም። እሺ ስንት ብር ነው አልከኝ? hello አቤት ስንት ብር ነው?
እ ሰባት ሁለት በቀን አስራ አምስት ደግሞ
መች ነው ሁለት ቀኑ?
መቶ።
ቀኑ መች ነው?
ሰባትና ሁለት ትናንትና ነው።
ትናንትና በ- አዎ በቀን አስራ አምስት ደግሞ ስምንት መቶ ብር
በዚህ ስልክ ነው አዎ
በደወሉበት ማለት ነው።
አዎ
አይ በዚህ ስልክ የሉትም። እሺ ሌላ ስልክ አሉት የቤስት ቤት ኧረ የለኝም በዚህ ነው እጫወታለሁ ግን የለህም ነው የምትሉኝ እ?
በዚህ ነው እየተጠቀምኩ ያለሁት በዚህ ነው የምትጠቀመው?
አዎ ስንት ብር ነው? እሺ
ሰባት ሺህ አንድ ቦታ ትናንት ትናንትና አምስት እና ሁለት በቀን አስራ አምስት ደግሞ ስምንት መቶ ብር
ሀያ ሶስት ምናልባት ሀያ ሶስት ላይ ነው ያለው transaction ትናንትና ምናምን ባለው transaction የለውም ያለው
አየር ላይ እንዳለ ያሳየኛል እኔን ራሱ ማለት ነው አንተ ጋር ያሳያል።
አዎ
እሺ screenshot አድርግና ላክልን እስቲ ቴሌግራማችን ላይ
እሺ እሺ
ምንም history